እንትን ነበረ።
እሺ ምን ነበረ?
ምን ነው ሰው በጣም ያስቸግራችሁ ነው። አይ ጉድራው ስናደርግ አጣጥ
እሺ ንገረኝ እስኪ የቤት ቤት ቁጥር የደወልክበት ነው?
አይደለም 09 15
እሺ ዘጠኝ አስራ አምስት 66 አርባ- 66 49 እሺ
ቅዳሜ ነው እረፍት።
አስራ ስድስት አርባ ዘጠኝ አስር ጊዜ ብላ- አርባ ዘጠኝ ዘጠና ዘጠኝ
የትኛውን ነው የምትጠቀመው? ዘጠኝ የሚለውን ነው ዜሮ ዘጠኝ የሚለውን ነው?
ዜሮ ዘጠኝ ነው።
ስንት ብር ነው?
ሀያ ሺህ እና አስር ሺህ ያልገባልኝ ማለት ነው።
መቼ ነው?
ቅዳሜ ነው አረፍኩኝ። ቀን ዜሮ ሁለት ማለት ነው።
ለምን አልደወልክም ታዲያ እስካሁን?
አስር ጊዜ በላይ ነው ደወልኩ። አስር ጊዜ በላይ
አስር ሺህ እና
አስር ሺህ እና ሀያ ሺህ
OK በቻፓም የሞከርኩ አይደለ?
አዎ፣ በቻፓ ወደ ዳሽን ባንክ
ለቻፓ ደውለህላቸው ነበር እንዴ?
አልደወልኩም። እኔ ለእናንተ ነው አስር ጊዜ በላይ ደወልኩ። ይገባላል ይገባላል ያሉ እንጂ እንትን ያሉ እኛ ለቻፓ አሁን እናሳውቃለን ደግመን አንተም ደውልላቸው ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት
ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት እሺ እሺ ደውልልኝ